ጠዋት ብልክላት አይሻልም? እሷም እንዳትረሳው ሄሎ ሄሎ
ሄሎ ሄሎ፣ ጤና ይስጥልኝ አቶ አሸናፊ።
ጤና ይስጥልኝ። እንዴት ዋላችሁ?
ይመስገን። እንዴት ዋሉ?
አለን አለን።
አለን። ከ Flintstone Homes ነበረ የደወልኩሎት።
እሺ እሺ። እኔ ነው ባለፈው ወደ ቢሮ እመጣለሁ ብለው ነበረ። መጡ?
ዛሬ አልመጣሁም። ድሬዳዋ ነው ያለሁት።
አሃ አሃ።
በሌላ ስራ ሄጄ ነው። አሮ ነው ወይ ነገ ከነገ ወዲያ ነገ እወጣለሁ ከዚህ okay። ወደ አዲስ አበባ። እሺ እሺ። በቃ መልካም ቆይታ ይሆንሎት።
አዎ።